ሄሎ ሄሎ እንዴት ዋልክ?
አለን እግዚአብሔር ይመስገን።
ምደውለው ከ We Plus የሚባል solution ነው። ከዊ ምን አልሽ?
Plus We Plus solution የሚባል ድርጅት ነው።
Okay እ፣ ድርጅቱ አንድ application develop አድርጓል እና እዛ ውስጥ እ፣ የተለያየ service እ፣ ይሰጣል። አንደኛው እንደናንተ የሚሸጡ ናቸው እ፣ ጌጣጌጥ ወይም ሰዓቶች እንደዛ ነገሮች እና እዛ ላይ እንድትመዘገቡ ነበረ እንድትሻሻጡ እ፣ እንደ online shopping ማለት ነው። delivery ን ከፈለገ እኛ እናደርሳለን። መመዝገቢያ በነፃ ነው።
Okay link ልኬልህ ወይም App Store ላይ ገብተህ እንድታወርደው ነበረ እና እዛ ላይ ነው የምትገባው።
Okay ይቻላል።
እ፣ link ላክልህ።
ላኪልኝ። እሺ እሺ ልክልሃለሁ። እዛ ላይ አውርደኸው ትመዘገባለህ።
ኦኬ እሺ እሺ አመሰግናለሁ።